हॅलो हॅलो कोणाचं እግዚአብሔር ይመስገን
ሴት ፈልገን ነበር እሺ ስሙት ማልበል
ታምራት ጌቱ ታምራት ጌቱ
እሺ ስልክ ቁጥር ልውሰድ አቶ ታምራት ዜሮ ዘጠኝ ሰላሳ ስምንት ዜሮ ዘጠኝ ሰላሳ ስምንት ሀያ
ሀያ ስልሳ አራት ዘጠና አንድ ስልሳ አራት ዘጠና አንድ ለሶስት ሰው ነበር የሚፈልገው እሺ VIP አምስት መቶ ነው። መደበኛ ሶስት መቶ ብር ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
መደበኛ
እሺ
VIP ው ምግብ አለው
ፊት መቀመጥ ነው።
okay VIP ሲሆን ፊት ለፊት ነው ምን አሉኝ?
VIP ሲሆን ፊት ለፊት ነው የተዘጋጀ ቦታ ስላለ አዎ ፊት ነው የሚቀመጡት።
ኧረ በቃ የኔም የኔም የኔም VIP አድርገው
እሺ የሌሎቹንስ?
እነ- ሌሎቹ ደግሞ ተማሪ ናቸው
okay እሺ VIP ልበለው ያንሷን አዎ።
የተማሪ ደግሞ ስልክ ስም ይንገሩኝ። እሺ የ- የማንን የተ- የተማሪዎቹን አዎ እ፣ ያን ሳሌ በማረ
ማን አሉኝ?
የኔ የኔ ታምራት ጌቱ ነው የሌሎቹን ሰ- የአንድ ሰው ይንገሩኝ።
እ፣ ሳሌ በማረ
ስልክ ይኖረታል? ዜሮ ዘጠኝ አዎ፣ ይኖራል ይኖራል ሳሌ
አዎ
ዜሮ ዘጠኝ እሺ አርባ ሁለት አርባ ሁለት ዜሮ ዜሮ ዜሮ ዜሮ አስራ አራት ስልሳ አምስት አስራ አራት ስልሳ አምስት እሺ በከፋ ላይ ጋር አድርገው የሌላኛውን ተሳብ አዎ አዎ አዎ ናትናኤል ጌቱ ቢሆነ
የሁለቱ አንድ ላይ ናት። ችግር የለውም። እሺ እናመሰግናለን። መልካም ቀን።
እንዴት ነው ክፍያ የፈጽመው
በአካል መጥተው መክፈል ይችላሉ። የዕለት ዕለት አካውንት አይደለም።
ላከው በአካውንትም ማስገባት ይችላሉ። ከዛ እና ትኬቱ እንዴት ነው የማገኘው
አካውንቱን የቴክስት አገልግሎት አለው።
ከዛ እዛ ስንሄድ ትኬት እንዴት ነው የምናገኘው በርጋሉ በርጋ አ አይደለ አ ስለዚህ እዛ መክፈል ይችላለሁ በ account መክፈል እችላለሁ ማለት ነው በ account መክፈል ይችላሉ። በአካል መጥተው መክፈል ይችላሉ። እንደ ምርጫው።
እሺ አመሰግናለሁ እሺ እናመሰግናለን።